ሄሎ ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን
Purpose Black ላፍቶ branch ነው።
ነው ነበርኩ። ምን ነበር?
ከአሪፍ ቤ ነበር የምደውልሎት።
አ- አ?
ከአሪፍ ቤ ነበር የምደውልሎት።
እኔ አሁን የለውም፣ እዛ ቦታ ላይ አይደለሁም።
አዎ፣ መልእክት ለማስተላለፍ ነበረ። ለቀዋል። ከዛ ስራ አዎ።
ቆሟል።
አ፣ እዛ የሚሰሩትን ስልክ ቁጥር ይሰጡናል።
እርግጠኛ ማን እንደሆነ አላወኩም። እሱ ላይ ያለው
እሺ፣ እሺ፣ ደንበኛችን እናመሰግናለን። መልካም ቀን ይሆንልዎት።